Hello? Hello? Hello? Hello?
ሄሎ ያው ጥያቄ ነው።
ሄሎ ጤና ይስጥልን ብስክሌት አዲስ ነኝ። ሄሎ
ላይፍ ኦፍ ሚ ይላል ታውቃለች። ቴሌግራም ምን አልከኝ?
ላይፍ ኦፍ ሚ ይላል።
ምን ነበር ወንድሜ?
ቦነስ ቦነስ ሁለት ቲኬት ነው የቆረጥኩት። አንዱ ገብቶልኛል፣ አንዱ ቀረኝ።
እሺ ትኬቱን ቴሌግራም ላይ ትልክልናለህ?
ላ- ልክ ያለው ላይፍ ኦፍ ሚ ይላል ቴሌግራም።
ላፎ ነው የሚለው?
ላይፍ ላይፍ ላይፍ ኦፍ ሚ ኦኬ ግን እስቲል አልመጣም ወይ ሀይ ትለናለህ?
ኦኬ እሺ ሀይ እላቸዋለሁ። እስኪ ከላይ ያለው ነው እሺ እላቸዋለሁ።
እሺ አሁን በለን እያወራህ ነው።
ኔትወርክ እሺ- እሺ ይላል ግን ኔትወርክ
አ፣ ብዙ ስለሚመጣ ለዛ ነው። እሺ እሺ ቆይ አንዴ ዳታው ግን ያወራርታላ ዳታ እገባልኝ በቃ እሺ ችግር የለውም። እንዴት እናድርግ መሰለህ ከደው ከእንትን ካልክ በኋላ እ።
እ፣ ረዴት ብለህ ጻፍበት። እሺ
እሺ ሬዲ ረዴት አዎ እሺ